ጤና ይስጥልኝ።
እንዴት ነህ? ሰላም ነው።
እግዚአብሔር ይመስገን።
እ፣ እንትን ፈልጌ ነበር ወደ ዱባይ flight ስንት እንደሆነ እሺ፣ ደርሶ መልስ ነው one way ነው የፈለጉት?
እ፣ ደርሶ መልስ እሺ፣ ሌሎት ለመቼ አድርጌ ሌሎት
next week ነው?
hello ሄሎ
ሄሎ ሄሎ ኔክስት ዊክ ነበር የፈለኩት።
ሄሎ ሄሎ አይሰማም?